ሄሎ ጤና ይስጥልኝ ብስት ቤት
አባ ፍሩቶች አልመጣም።
ምን አልከኝ?
ፍሩቶች ኤክሳይል እና ሲዚንግ ብሬዝ የሚለው አልወጣም።
ምን የሚለው
ኤክስዌልድ
ኤክስፊልድ አል- አይሰማኝም በደምብ ድምጽ።
ኤክስዋይልድ እና ሲዚንግ ብሬዝ ምናምን የሚሉት ፍሩቶች አልመጣልኛል።
እሺ special games ውስጥ ነው ያሉት። እሺ special games እየተስተካከለ ስለሆነ አሁን እየሰራ ያለው ከሁለት ሰዓት በኋላ ነው። ምናልባት ከትንሽ ደቂቃ በኋላ ትሞክሯለህ ድጋሚ።
አዎ፣ ተ- አዎ፣ ተ- ተበልተናል። ለዛ እኮ ነው።
ትንሽ ቆይተህ ሞክሮ ይመጣል። እሺ ማታ ማታ ስለሚመጣ ነው special games።
አንድ ሌሊት ሌሊት ነው የሚመጡት አዎ ለማታ ላይ ነው።
ስተኛ። እሺ እሺ